ጤና ይስጥልኝ ጌቴ በረሃ መርጃ ማዕከል በኩል ምድረስ
በረራ ፈልጌ ነበር ከዚህ ጋር አዲስ አበባ ከዚህ ጋር አዲስ አበባ ለመቼ ነው የፈለጉት?
ለዛሬ ለአምስት ሰዓትም ለስድስት ሰዓትም አሁን ፍላይት እሺ አይቶ አንድ ደቂቃ ይጠብቁኝ። ደርሶ መልስ ነው መሄጃ ብቻ ነው የፈለጉት?
መሄጃ ብቻ
እሺ ዛሬ ሁለት ብር አለ። አንዱ አስራ አንድ አንዱ አስር ሰ- አስር ሰ- ይቅርታ አስራ አንድ ሰዓት ከአስር ተነስቶ አስራ ሁለት ሰዓት ከሰላሳ የሚደርስ ነው። አንዱ ደግሞ ስ- ቀን ስምንት ሰዓት የሚነሳ ነው። ስምንት ሰዓት ተነስቶ አስር ሰዓት የሚደርስ
ስምንት ሰዓት የሚነሳ አለ። ከዛ በፊት የለም።
ከዛ ደግሞ ሁለት በረራ ብቻ ነው ያለው።
እ፣ የስምንት ሰዓቱ ስንት ነው?
ስምንት ከሀምሳ የስምንት ሰዓቱ አስር ሺ ሶስት መቶ ዘጠና ሰማንያ ሰላሳ ዘጠኝ ብር
አስር ሺህ
ሶስት መቶ ሰላሳ ዘጠኝ ብር
ሶስት መቶ ሰላሳ ዘጠኝ ስምንት ሰዓት ከስንት ከስምንት ሰዓት ስምንት ሰዓት just ነው የምነሳው ወይ ስምንት ከአምስት ስምንት ሰዓት ከሀምሳ ነው በ- በ- በረራው አዎ። ዘጠኝ ሰዓት በ- በሩ ደርሶ ከዛ በፊት ከአንድ ሰዓት በፊት ቀደም ብሎ መገኘት አለበት
አ-